ሄሎ
ሄሎ ሰላም ጤና ይስጥልን። ሄሎ አቤት ይሰማኛልማ።
ከ ChipChip ነበር የምደውልሎት ያልመጣሎት እቃ ነበር።
አዎ
ምን ምን ነበረ?
አስር ኪሎ ሽንኩርት አምስት አምስት ለየብቻ።
ሽንኩርት ብቻ ነው ያቀረቡት?
አዎ የቀረው ማለት ነው። ሌላው መጥቶልኛል።
አምስት አምስት።
አዎ አስር ኪሎ
እሺ ነገ ቢመጣሎት መቀበል ይችላሉ?
አዎ አምስት አምስት ማለት አንድ ላይ ነው ወይስ ሁለቴ ነበር ያቀረቡት?
አንድ group ላይ ነው። አምስት አምስት በራሴ ነኩኝ እኮ ያዘዝኩት፣ ግን ለሰው የምሰጠው ስለሆነ balance እንዲሆንልኝ ነው። አምስቱ ለእህቴ አዎ።
ነው።
እሱ ለዛ አዎ።
ነው።
ማለት አንድ ላይ ነው ወይስ ሁለቴ ነው ያዘሉት? አምስት ለብቻ አንድ ላይ አምስት ነው፣ አንድ ላይ አንድ ላይ ነው፣ አንድ ላይ ነው። ለዩልኝ ነው እንጂ ያልኩት አንድ ላይ የታዘዘው አንዱ አምስት ኪሎ አለ ሁለት ሁለት አንድ
እህ
አንድ አሁን አም- ሁለት ኪሎ ሁለት ኪሎ አንድ ኪሎ አለ ለብቻው አምስት ኪሎ የሆነው አይደለም አይደለም። አምስት ለብቻ አምስት ለብቻ የት ነበር መች ነበር ያዘው እ- ሮብ ዕለት ሮብ ዕለት ሁለቱም የሮብ ነው አዎ
Okay እሺ እና ነገ መቀበል ይችላሉ ነገ እችላለሁ። አዎ፣ ደጃች ውቤ አዎ የት ላስገባሉ ሎኬሽን
ሲያሳ ደጃችሁ ቤት ሰው ሲያሳ ላይ ደጃችሁ ላይ አስራ ስምንት አስራ ስምንት ህንጻ በፊትም ያመጣበታል እኮ ቢሮ ነው።
እሺ ነገ ዘው ነገ ይመጣሉታል እሺ እሺ እሺ እናመሰግናለን አመሰግናለሁ።